hello ሰላም ነው ወይ ሰላሜ ወይ?
አሸናፊ ነኝ። አስራ ሶስት አስራ አምስት ከሚኪያስ ነበር።
እሺ ላምበረት ነው። ፒኑን አሳኪው አምስት ኪሎ ሜትር ነው።
እሺ እሺ እሺ
እሺ እሺ አስተካክልላለሁ። ላምበረት ነው አይደለ? customer አለ አዎ አዎ በቃ hello ሰላም።
አስተካክልላለሁ። ወይ
አስራ ሁለት ሰማንያ ሶስት ተቃራኒ order ነው። አስወጪ ሌላ ሀያ አራት order አለብኝ እና ጎሮ ነው ይዞ
ይሄ ከየት ወዴት ነው?
ከገርጂ ጎሮ፣ ሌላ ደግሞ ከገርጂ ሀያ አራት መገናኛ አለብኝ።
እሺ ንገረኝ order number ኡን።
አስራ ሁለት ሰማንያ ሶስት አስራ ሁለት ሰማንያ ሶስት እሺ አትዝጋው። አንድ dispatch ልጠይቅልህ።
እሺ እሺ አ
hello ቴድሮስ አቤት የሀያ አራቱን አልነገርከኝም እኮ አስራ ሶስት ሀያ አንድ
አስራ ሶስት ሀያ አንድ አ
ስንት ደቂቃው ነው?
እስቲ ዲያው አላየሁትም። አምስት ግን ይሄኛው ይሄኛው ያ- ያሳወቀኝ ሰዓት ይሄ ከገርጂ ወደ ግሮሜዳው ሀያ ደቂቃ ሆኖታል።
አ፣ እኔ ጋር ገና ነው። እኔ ጋር እኮ ስንት ደ- ስምንት ደቂቃ ነው የሆነው። ያለፈው።
ታሰጧለህ? በቃ አዎ፣ አስራ ይዛ- ሁለት ሰማንያ ሶስት ወጥቷል።
አይደለም የሀያ አራቱ አይደለም እሱ የጎሮ ነው።
እሺ፣ የጎሮ ቆይ፣ ቆይ።
ወጥቷል ወይስ አይ አልወጣም። ቆይ እሺ፣ አንድ ቆይ ቆይ እሺ። hello ቴድሮስ አቤት የሚወጣው የ እንትኑ አይደለም የጎሮ አይወጣም።
እሺ፣ ምክንያቱም በቃ የጎሮ ሀያ ደቂቃው ነው። ይሄ ደግሞ ስድስት ደቂቃው ነው።
እሺ፣ በቃ የኛውን አስወጪልኝ።
ይሄ የ ወደ ሀያ አራት በቃ።
መሄደው ላስወጣለን።
አ፣ ይውጣ።
በቃ እሺ፣ እሺ አባ እሺ እሺ